ለማስተላለፍ ተደማተ
Message ኡ እስካሁን አልገባልኝም። በቴሌግራም ምናልባት ተልኮ ይሆን?
ቴሌግራም ልኬልዎታል። አዎ
ምን ውስጥ ነው የማገኘው?
ቴሌግራም ውስጥ አዲስ message ይመጣልና ቴሌግራም ከገባ ያገኙታል።
ቴሌግራም ቀጥታ ስገባ አገኘዋለሁ?
አዎ ያገኙታል።
አይ፣ ገብቼ ነበር ግን እስካሁን አልመጣልኝም።
አልመጣለትም። እሺ አዎ።
ስልክ ቁጥር ስልክ ቁጥር ልስጦትና እሱ ላይ hi በሉ እስኪ።
ምን ልበለው?
እሱ ላይ የእኛን ቴሌግራም ልስጦትና እሺ፣ እሺ፣ search ላድርግ። እሺ፣ 0942
ዜሮ ዘጠኝ አርባ ሁለት 49
መጀመሪያ ቆይ እስኪ ማለት እ፣ ስልኩን save ካደረኩት በኋላ እንደገና add contact አድርጌ አይደል እንደ እንትን ብሎ አዎ
እሺ ዜሮ ዘጠኝ አርባ ሁለት 49 አርባ ዘጠኝ 76
ሰላሳ ስድስት 76 ሰባ ስድስት 49 አርባ ዘጠኝ አዎ እሱ ላይ hi በሉና እሱ ላይ ደግሞ ልኬልዎታል።
እሺ add contact ካደረኩት በኋላ ማለት ነው አዎ አዎ
እሺ እሺ